Hello ሰላም ነኝ።
ሰላም እንዴት ዋልሽ?
Hello እንዴት ነህ?
አለሁ ሰላሳ አምስት ዜሮ ሶስት ታወጭልኛለሽ?
ሰላሳ አምስት
ዜሮ ሶስት ሰላሳ አምስት
ዜሮ ሶስት ዜሮ ሀያ ሶስት ሁለት
እና እስቲ ሴቶቹ ዝም በሉ። አንደኛው እየሰራ ያለውንም ንገረኝ።
አረ ምንም የሰራው አይደለም። ሰላም ለምንድን ነው እኔ ታዲያ ያለሁት የሚወጣልኝ?
ብራስ ጋር ነው ያለሁት።
የት?
ቦሌ ብራስ ቦሌ ብራስ። ይሄ የት ነው የገባብህ?
ሀያ ሁለት ሀያ ሁለት ቆይ እሺ፣ አዎ።
አንዴ dispatch ልጠይቅልህ እሺ? ኢንድሪስ ነህ?
እወጣለሁ። አዎ። አዎ፣ ቴሌፎን ነው። እ ሰላሳ አምስት ዜሮ አምስት እ payment ታደርጊ ሰላምዬ
እ
እ ሰላም ቆይ ቆይ አንዴ ሄሎ እንድሪስ፣ ሄሎ ስራው ሌላ ኦርደር ካለስ
ኧረ በእናትሽ አውጭልኝ እባክሽ እኔ እኮ ብለምንሽ ወጣት- እኔ እኮ መውጣት አልችልም። እኔ ዲስፓችን ነው የምጠይቅልህ።
ኧረ ተፋሰሩት ስጠይቅልኝ ማ የማን ነው እንትኑ ምን ዲስፓች ስም እኛ አንናገርም፣ ግን እ፣ ሌላ ኦርደር ካለስክ መ- መስራት አለብን።
ቦሌ ብራስ እዛ ሂጅ። ኧረ ተባበሩ እንዳያቸው እዛው እኮ ነው የሚያልቀው። ደግሞ እዛው ስለሆነ ለቦሌ ሀያ ሁለት driver ኦች አለ እንዴ?
አውቃለሁ። እኔ እኮ ጠየቅኩልህ። እኔ ማስጣት ብችል አሰጣልህ ነበር፣ ግን አልችልም።
ኡፍ፣ ወይ